hello ሰላም ጤና ይስጥልን አይጠገብ ከዊ ፕላስ ነበር ምደውለው የእኛን application አውርደ ነበር
እሺ አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት በተጠቃሚነት ነው።
እሺ እርስ የተመዘገቡት አሽከርካሪዎቻችን የሚመዘገቡበት ላይ ስለሆነ ነው
okay እና ዊ ፕላስ solution user የሚል አለ ለተጠቃሚዎች ግልጽ የሆነ የምንሰጣቸውን አገልግሎት የሚያገኙበት ሶስት መቶ ሀምሳ ወንጌ የሚያገኙበት እና አሸናፊ የሚያደርጋቸውን referral code የሚያገኙበት
okay እ እሷን እዛው Play Store ላይ አውርደው እንደ በፊቱ register ቢያደርጉ invite ያደረጉትም ሰው ካለ እኛ ጋር ይያዝሎታል ማለት ነው።
እሺ እሺ አመሰግናለሁ። መልካም ቀን።
እሺ thank you